በደብል ክሊክ ሄሎ፣ ጤና ይስጥልኝ።
እና የባንኩ ማየት የክቶ መረጃ ልስጦ በኦሮሚያ
akkam jirtu heeloviizaadha heeloviizaas isaanidha maal odeeffannoo imala akkamii isinii kennite nawa bisanoo
እሺ
እንትን አላረኩትም ነው ሚት አላረግሽም? ሚት ያድርግ። አዎ፣ በይ የምትናገሪው አሁን ለእኔ አይሰማኝም። እኔ ማውራው ሲሰማሻል አይደለም? ስለዚህ እንትን አድርገሽ ለእሷ transfer ታደርጊያለሽ። እየደወልኩላችሁ ነው፣ ታነሳላችሁ። አዎ አዎ አዎ እሺ እሺ እ አንሱ ንስ ቆይ ቆይ አንዴ ልዝጋውና ሳይሻለው እንዴ እ እያወራችሁ ነው የእናንተ ሁለታችሁ አውሩ እ እንትን አድርገሻላ ስሙት አድርገሻላ አጥፊ ኦልሬዲ ትራንስፈር ስላደረግሽ ትራንስፈር ላደርግልሽ ነው ምናምን በያት ትራንስፈር ላደርግልሽ ነው አይደለም እሷ ጓደኛ አንድ ላይ ነው የምትሰሩት። ለእሷ ነው ሰውየው ምንም እየሰማሽ አይደለም፣ መስመር ላይ እየጠበቀሽ ነው። አዎ mute ን ስታጠፊ ቀጥታ ካስተላለፍሽ ከእሷ ጋር ነው ትነጋገሪ። ሰውየው እስኪ hold ላይ ነው፣ አይሰማም፣ አይሰማም፣ አይሰማም። transfer አድርገሻል። transfer ስታደርጊ ምንም በፍጥነት ካደረግሽው ምንም process አልተደረገም እያለ process ነው አሁን ይሰማሻል?
አዎ ይሰማኛል።
አዎ አንቺ ይሰማሻል?
አዎ፣ ለእኔ ይሰማኛል።
እሷ አይሰማትም ማለት በቃ እሷ already disconnect አድርጋለች።
አሀ ያንቺ ይሰማኛል።
አዎ፣ በቃ ተገናኝተናል ማለት ነው።